ሄሎ ጤና ይስጥልን ከቢጂአይ ኢትዮጵያ ነው የምንደውለው።
ኬት እ ደውለውልን ነበረ። አገልግሎቱን አግኝተዋል?
ምን ነበር? ኬት ነው? ሄሎ መስመር ላይ ነኝ ደንበኛችን።
ኬት ነው አልሽኝ? እናት
እ ደውለው ነበረ። አገልግሎቱን አግኝተዋል?
የት የት ነው የደወልኩት?
ቢጂአይ
ቢጂአይ አዎ ከቢጂአይ ነው የምንደውልሎት።
ቢጂአይ ጊዮርጊስ ነው? ሄሎ መስመር ላይ ነኝ ከቢጂአይ ኢትዮጵያ ነው የምንደውልሎት ደንበኛ።
ቢጂአይ ኢትዮጵያ ም- ቢጂ ኢትዮጵያ ምን ግድ ነው?
አዎ ልክ ነው።
አረ አልደወልኩኝም። ምን ላድርግ እናቴ?
እሺ ደንበኛችን እሺ